ம்
హాయ్ ይቅርታ ጤና ይስጥልኝ ቻናል ኦሎምፒያ ነው అవునవునా እሺ ከቢው ነበር በኦርደር ነምበር መቶ አምስት ሀምሳ አርባ አራት ኦርደር ተቀብላችሁ ነበር አይደል ስንታንቲም እስቲ ፓዱን ስጪኝ እናቴ መቶ አምስት ከሌሎች ነው እንዴ እሺ፣ እሺ።
መቶ አምስት ስንት መቶ አለ?
አምስት ሀምሳ አርባ አራት
ከአምስት መቶ አምስት ሀምሳ አርባ አራት ተቀብለች ነበር ቢዩ መቶ አምስት ሀምሳ አርባ አራት አዎ ኧረ የለም እናቴ የለም አዎ
እርግጠኛ ናችሁ አልተሰራም ነው በዚህ ኦርደር ነገር ነበር የለም።
የተሰራ ምግብ የለም አዎ አዎ እሺ የለም እሺ